ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ዋለችን እግዚአብሔር ይመስገን።
ሰላም ነው እግዚአብሔር ይመስገን። ዶ- ዶንኪቲዩብ ነው አይደል?
አዎ ዶንኪቲዩብ ነው የምልርዳዎት።
በታሪኬ ለመጋራት ነው ፈልጌ ነበርና እንዴት ነው? ምን ምን?
አስተማሪ የሆነ የህይወት ታሪክ አለኝ ብለው ያምናሉ?
አዎ አምናለሁ እንደ እግዚአብሔር ፍቃድ።
ከየት ነው የደወሉልን?
አሁን እንኳን አዲስ አበባ ነኝ፣ ላፍታ አካባቢ ማለት ነው። በዊልቸር ነው የምንቀሳቀሰው አካለ ስንኩን ላይ እህ፣
እና ብዙ ስቃይና ብዙ ብዙ ችግር አሳልፌ ነው እህ፣ እዚህ ላይ ደረስኩና ቢያነ እዚህ ላይ ደርሼ እንኳን መባል ባይበቃ ያን እም።
ባሳለፍኩት እና በሚኖረው የምስጋና ህይወት ግን ብዙ ሰው ይማራል።
እህ።
የ- ማን ስሞትም አለ
መድኃኔ ላይነ መድኃኔ መዳኔ አዎ መዳኔ ማን ላይነ ኃይለ ላይነ ላይነ ላይነ አዎ
ዜሮ ዘጠኝ ስልክ ቁጥር አንደኝ ገሩ
የዘጠኝ ዜሮ አንድ ሰማንያ ሁለት ሰላሳው አርባ ሶስት
ዜሮ ዘጠኝ ዜሮ አንድ አስራ ስምንት ዜሮ አንድ ሰማንያ ሁለት ሰላሳ አርባ ሶስት
አዎ አርባ ሶስት
እሺ እንደውላለን። መልካም ቀን።
እሺ አመሰግናለሁ።
እሺ